Hello ጤና ይስጥልን ችብችብ አብሮ ይስጥልን። ደውላችሁ ነበረ?
አሁን የተደወለሉት ይቅርታ አዎ አዎ አዎ ዜሮ- ነጂባ
ነጂባ እሺ አዎ።
ያልመጣ አይተም ነበሩት አይደለ አዎ ካሮትና ሽንኩርት፣ ቀይ ሽንኩርት አን- አዎ አልመጣሎትም አዎ እሺ ነገ መቀበል ይችላሉ ይ- እችላለሁ፣ ግን እዛ አይደለም። አሁን site ኤ ተቀይሯል። አሁን ቤት ነኝ ነገ እሺ የት ነው ቤቱ
ወደ ጎሮ ሰንራይዙ አካባቢ ጎሮ
አዎ።
እሺ ነገ driver ኡ ሲደርሱ ይደውላሉ መልካም ምሽት እሺ እሺ፣ እሺ አመሰግናለሁ።
እናመሰግናለን እሺ